ሰላም ጤና ይስጥልን ቤተሰቤት።
hello እንዴት አለ?
እግዚአብሔር ይመስገን።
አንድ ቲኬት check እንድታደርጊ
እሺ ቲኬት ነው?
cashier code ኡን ልንገርሽ።
አዎ ትነግረኛለህ። እሺ እሺ አንዴ እንግዳ ያለ ንገረኝ። እሺ አስር ስልሳ ሁለት አስር ስልሳ ሁለት አስር ስልሳ ሁለት እኮ ስልሳ ሁለት አልኩኝ።
ሀምሳ አምስት አስራ ስድስት
እሺ win ነው አልገባልህም? ሰባት ሺህ ሁለት መቶ አስር ብር አይ አጋጣሚ እንድታዩ ዋይፋይ ስለማይሰራ እ እሺ check ላድርገው። እሺ፣ አዎ check አድርገው። እሺ እሺ እሺ በቃ ገብቷል። ሰባት ሺህ ሁለት መቶ አስር ብር አ- ሙሉ win ነው።
ምን አለ?
እሺ